ሄሎ አቤት
በድንጊዜ ቦታ ለመያዝ ነበር።
የምን ቦታ ነው ማየት የፈለጉት?
እ?
የምን ቦታ ነው ማየት የፈለጉት? ሄሎ እ፣ ሄሎ ይቆራረጣል።
እሺ፣ ይሰማል። ምን አለ?
የመታደሚያ
stand-up comedy ለመታደም ነው።
አዎ፣
አሁን ላይ የለንም፣ ሀገር ውስጥ የለንም። አሁን ላይ ሲኖር እናሳውቃለን ወደፊት።
እሺ፣
እሺ፣ አመሰግናለሁ። መልካም
እሺ።